ጤና ይስጥልኝ።
hello አቤት
እሸቱ ጋር ለመምጣት ፈልገን ነበርና የት አካባቢ ነው?
በምን ጉዳይ ነበር የፈለጋችሁት?
እ?
ለምን ጉዳይ ነው መምጣት የፈለጋችሁት?
ለመቅ- ለመቅረብ እኮ ለመቅረብ እ፣ ተመዝግቦ ከዛ እኛ ስንደውል ነው የምትመጡት። ስንት ዓመትሽ ነው አንቺ? እም እም?
ቆይ እኔ አዎ
ስምንት
ስምንት ዓመትሽ ከሆነ እኛ አምስት ዓመት እና ከዛ በታች የሆኑ ልጆችን ነው የምንመዘግበው። እ፣ የስምንት ዓመት አይሆንም። አምስት ዓመት እና ከዛ በታች ነው ምንም የሚመዘገበው።
አንድ ልጅ አለች አምስት ዓመት ሆነው እሷ
እኮ አምስት ዓመቷ ከሆነ ሌላ ሰው የጎረቤት ወይም የሰፈር ሰው ደውሎ ማስመዝገብ ይችላል። ከተመዘገቡ በኋላ ወረፋ ይኖራል። ከዛ እኛ ስንደውል ነው የምትመጡት። እሺ
እሺ እሺ፣ አመሰግናለሁ። እሺ።